hello hello ሰላም ጤና ይስጥልን ምንትዋ አዎ እኔ ማልበስ ከዊፕላስ ነበር ምደውለው የእኛን application አውርደሽ ነበር አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት
አይ share ሲያደርጉልኝ ነው ያወረድኩትኝ OK invite ያደረግሽው አንቺ ግን ያወርደሽ የተጠቀምሽው አሽከርካሪዎቻችን የሚመዘገቡበትን ነው
no አላወቅኩም ነበር አዎ እኮ ለዛ ነው user ስለሆንሽ ተጠቃሚ ስለሆንሽ ዊፕላስ solution user የምትላለች ለአንቺም እነሱ invite እንዳደረጉሽ አይነት referral code እዛ ውስጥ ታገኛለሽ አሸላሚ ታደርግሻለች አንቺም invite ስታደርጊ ማለት ነው ምሳ- እንትን አድርጌያለሁ share ምናምን አድርጌ ነበር በቃ እሱም ይያዝልሻል ግን ተጠቃሚ ስለሆንሽ ዊፕላስ solution user የሚለውን በከ- እንደ ከፈትሽው አንድ አይነት ነው እዛች ላይ ሄደሽ ከ Play Store ላይ ወርደሽ ስትከፍቺ ድጋሚ ኢንቫይትን ብታደርጊ የት ያዝልሻል ማለት ነው እሺ እሺ አመሰግናለሁ መልካም ቀን ይሁንልሽ አሜን አሜን እሺ እሺ እሺ